ጤና ይስጥልኝ ቢጂአይ ኢትዮጵያ ብርሃን ነኝ። እባክዎትን ምን ልርዳዎት?
ከቡልቡላ ማርያም ማርያም አዙሪያ እዛ ነው የምደውለው።
እሺ ደንበኛችን ከትላንት ጀምሮ ማሽን ዝም ብሎ አረፋ እየተፋ ምን ያለኝ ምንም ኦክሲጅን እጥረትም አይደለም።
አ፣ የሆነ በረዶ የያዘ መስሎኝ ነበር። በረዶም ሲታይ ደግሞ ብዙ አልያዘም። ምን እንደሆነ ብቻ አልገባኝም ድራፍቱ አረፋ ብቻ እየሆነ ነው።
እ ሲቀዱት አረፋ እየሆነ ነው።
አ አ ቀይረው ሞክረውታል keg ኡን?
አ በርሜሉን አ አ ቀይሬ ሞክሬ እነዛ ነው።
አ እሺ ደንበኛችን የቢጂአይ ID ዎትን ይንገሩ።
እ
የቢጂአይ ID ዎትን ይንገሩ።
ም፣ አ- አዲስ ቤት ነው ገና እንትን አላልኩኝ።
እሺ TIN number ኡን ይንገሩ።
እሺ TIN number ን ላውጣልሽ ነው